hello hello ቆምላቸው እንትን አድርጌልሃለሁ። እሺ password አዲስ reset አድርጌልሃለሁ፣ ግን የ cashier ዋን እና ያስተካከልኩልህ ሌላኛውን cashier ኦች አዲስ password ስለሰጠዋቸው እየገባ አስተካክላቸው። እሺ አዲስ password ሲጠይቅ save እያደረግከው ሂድ፣ እሺ እሺ እንዳይጠፋብህ ማለት ነው። አሁን አዲስ password ልኬልሃለሁ፣ የአምስቱንም cashier ኦች።
እሺ እሺ።
የ cashier አንድ ግን login አድርጌበታለሁ።
አረ አሁን cashier አንድ እየሰራ ነው።
cashier አንድ እየሰራ ነው። password ኡን ልኬልሃለሁ ስለቀየርኩት ማለት ነው።
እሺ እሺ
ሌሎቹን ከ cashier ሁለት ጀምሮ እስከ አምስት ያሉትን እየገባ reset እያደረግካቸው ሂድና save እያደረግካቸው ሂድ። በሌላ የተለያየ ኮምፒውተር ስለሆነ እሺ እሺ እሺ አመሰግናለሁ።
እሺ መልካም ቀን።